ችብችብ
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ትላንት ደውለሽ ዛሬ ይደርስልሃል ብለሽኝ ነበረው።
order ነበሮት አ ማታ ነው የተደወለሎት ከቢሮ?
አ ማታ ደውለሽልኝ ነበር ይደርሳል ብለሽኝ ነበር ዛሬ።
እሺ፣ እስቲ ስልክ ቁጥሮቱን ይንገሩኝ። order ያደረጉበት አርባ ሁለት አርባ ሁለት ሰባ አንድ ሀያ አራት አስር ሰባት ሀያ አራት አስር የት ነበር location ኑ?
እ ቀጨኔ መድኃኒዓለም ነግሬሽ ነው።
okay፣ driver ኦች እስካሁን አልደወሉም?
አሁን ደውለው ጸጥ ነው የሚሉት። እርስ እነሱ ይሆን አይሆን እኔ እንጃ።
እስቲ ስልክ ይነግሩኛል። maybe check ላድርጉት። አዎ የተደወለሎትን እሺ ቀን ሰላሳ አምስት ሰላሳ አምስት አስር እሺ ሀምሳ ስምንት አስራ አራት okay እንኳን የ driver ስልክ አይደለም። check ላድርግና መልሼ ልደውልሎት። የ driver ስልክ እነግሮታለሁ።
እሺ እሺ እሺ እሺ